የለም።
አቤት። ሰላም ጤና ይስጥልኝ።
ጤና ይስጥ- ሁሉ ሰላም ነው? ፈሪሃ ወይዘሮ ፈሪሃ
እ?
ወይዘሮ ፈሪሃ
አይ አ።
አይደለሁም። ሀውለት
እሺ፣ ከፍሊንት ስቶን ነው ምደውለው ነው። ከዚህ በፊት ስለ share ጉዳይ ተነጋግረን ነበር።
okay።
እና ወደ ቢሮአችን ብቅ እላለሁ ብሎ ስላለው እንዴት አደረጉት ለማለት ነው።
እም፣ okay። እስኪ ሰሞኑን check አደርግሃለሁ፣ እደውላለሁ።
እሺ እሺ፣ እሺ። አመሰግናለሁ።